Hello hello hello ሄሎ ሄሎ ይመስልኝ ጤና ይስጥልኝ ደህና ናችሁ?
አበበ አዎ አበበ ነኝ።
ሰላም ነው እንዴት ነህ ከኢትዮ ችክን ነበር የደወልኩልህ okay ደህና ናችሁ?
ሰላም ነው ሰላም ነኝ።
ባለፈው ቅሬታ አቅርበህ ነበር በጫጭቶቹ እ፣ ሞት ዙሪያ
አዎ እ፣ ይኸው- ይኸው- ይኸውልዎት እሺ እ፣ ለዶክተር ላይኔ ሄጄ አነጋግሬው እሺ እ፣ ምንድን ነው ያለኝ ችግር የለውም ይሄ የእኛ expense ነው አውቀዋል እ፣ ምን ሪፖርት በምረጡን መሰረት ያው አካተልታችኋለን ብሎኛል። በጣም ነው የማመሰግነው።
ቅሬታ መፍትሄ አግኝተዋል
አዎ መፍትሄ አግኝቻለሁ። ያው እሰጥሃለሁ ስላለኝ እህም።
ስላለኝ አ፣ በቃ ኢትዮ ችክን ደስተኛ ነህ በዚህ እያመሰግንኩ ነው።
በ- በምላሽ በጣም በጣም በጣም በጣም በጣም በጣም ምክንያቱም እኔ ደንበኛችሁ ነኝ። ለወደፊቱም ብዙ ሀሳብ አለኝ። አ፣ አዎ።
አብረን እንሰራለን። አ፣ እኔ ከእናንተ ጋር አግዛለሁ፣ እሰራለሁ።
በጣም ጥሩ በጣም እሺ።
ጥሩ አሁንም እሺ፣ ወደፊት እሺ።
እንደዚህ አይነት ለየት ያለ ቅሬታ ካጋጠመ አዎ ወደ ሰማንያ ሰባት አስራ ሶስት ላይ ደውለ አዎ አ- አዎ ነግሬ እ፣ ያውም አጋጣሚ ለአቶ ለዶክተር ላይኔ ነገርኩትና ችግር የለውም አለኝ። sorry ወደ አንተ ከመምጣት በፊት inform አድርጌ ያላልኩት ችግር የለውም አለኝ። በቃ ተግባብተናል። እሺ አመሰግናለሁ። አመሰግናለሁ። እሺ